እኮ እሷን ተማምኜ ነው
ሄሎ ስሜ ወይዬ እኔ አንቺን ተማምኜ ቀርቼ በኢየሱስ ስም ቱ ቱ ቱ ችግር የለውም በቃ ይኸውልሽ እ፣ ልክ ጠዋት ላይ ነው ስገባ እም፣ ለምን ነው እንደ ሌላ አሁን የገረመኝ ምን እንደሆነ ታውቂያለሽ?
እም፣ ህዝ አለማለትሽ እም፣ የገረመኝ ማለት ነው። በቃ በሱ ፈረጅብኝ ችግር የለውም ከነ እንዬ ጋና ማን ነው ከነ መ- መንበረና ከነ ሙ ጋራ ተሳፍሬ አልሄድ አልሄድም እስማ፣ ቱ ቱ ምን- እና ምን ይሻላል በቃ እንግዲህ እ?
እፈልጋለሁ እኔ ደግሞ አንቺን እየጠበቅኩ ነው የሚገርምሽ አሁን በስ- ወይን እየስትለኝ ሀሳቤ የነበረው እም፣ እ፣ ልክ በቃ ወደ አራት ሰዓት እስከ አራት ሰዓት ምናምን ሰርቼ እሱን ያሰብኩት እኔ።
ከአራት ሰዓት በኋላ ሄዳለሁ። ልክ እንትን ሲሉ ምናምን ሲሉ እንዴ እኔ ምን መኪና ሲዟል አስሄደኝ ታዲያ ምናምን አልኩልሽና እንደውም አዩብን አስወርጄ ከኋላ ኩኝ የሄድኩት ውይ መስዬ በቃ እንግዲህ ደግሞ ለሰከንድ እንኳን ትዝ አላለኝ።
ችግር ይገርምሽ የለም።
ትናንት ያልሽ ነገር አዎ እኔ ደግሞ አንቺን አባ።
ተማምኛለሁ የሚገርምሽ በቃ አዎ።
አሁን እኮ እኔ ስትጠይቀኝ እ፣ ስምን እየጠበቅኩኝ ነው በስመ ስም ጋር አብ።
እንሄዳለን አልኳት አዎ እውነትሽን ነው።
አዎ።
ከዚህ ሰዓት ያለው ሰ- ሰዓት ደግሞ በቃ ይኸው ካ- ካገኛችሁ አገኛችሁ ካላገኛችሁ ነገ ጠዋት እ፣ መሆን አይችልም እሺ በቃ እ?
በቃ እሺ ስምዬ ካልሆነ ነገ ጠዋት እንሄዳለን። በቃ እሺ።
ማለት ቃል የገባሁትን ችግር ቃል የለም።
ቃል ነው።
እንፈልጋለን በቃ።
የኔ ልብ እሺ።
መጥፋት ነው።
ችግር የለም በቃ መስዬ sorry እሺ፣ በጣም ችግር በእውነት የለም።
በጣም አይ፣ ይቅርታ አድርጊልኝ።
ችግር የለም በቃ እሺ፣ እሺ እሺ።
ስም